તમે ስትሪት ሰርቪስ ነው የምንጠራው።
ሄሎ ሄሎ
ቲኬት ለማረጋገጥ ነበር።
እሺ ካርድ ኮድ አንተን
አስራ ሁለት ሰላሳ አምስት ሰማንያ አንድ አስራ ሁለት ሰማንያ አንድ ኧረ ሰላሳ አምስት ሰላሳ አምስት ሰላሳ አምስት
ሰማንያ አንድ ሰማንያ አንድ ዜሮ ሰባት ዜሮ ሰባት እሺ እሺ ቦነስ ገብቶላል። እሺ ቦነስ ለቋል።
እ ስንት ነው ቦነስ?
ሀያ ብር ነው። እሺ